ሄሎ hello ከቺፕሺፕ መልሼ የደወልኩሎት ወይ ውዴ ጋርመንት ነው አይደለ? location አዎ ጋርመንት አዎ፣ እየመጣ ነው ሁሉም product ወጥቶልዎታል። ቁጥር ልስጦት ደውዬለት ነበር driver ኡ ጋር እና ኦኬ ዝናብ እየጣለ መንገድ ላይ ቆመናል እየሄድን ነው ነው ያለኝ።
okay እሺ ግን ይመጣሉ ቁጥር ልስጦት።
እሺ ላስቸገርሽ አዎ ዜሮ ዘጠኝ አስራ ዘጠኝ ዜሮ ዘጠኝ አስራ ዘጠኝ ሰባ ስምንት ሰባ ስምንት ሰባ አምስት ሰባ አምስት ዘጠና ሶስት ዘጠና ሶስት መለሰ ይባላል። ይዞ እየመጣ ነው ይደውሉለት።
መለሰ normally ጎግል ማፕ ላይ ቤቲ ካፌ የሚል አለ ጋርመንት አዲስ አበባ ኮንዶሚኒየም ላይ በቃ እሱ ጋር ነው ቤቱ እንዳይቸገር ማለት ነው።
እኮ ስለሚደውሉለት እዛ ጋር አምጣልኝ ማለት ይችላሉ። እሱ በቃ እሺ የት እሺ፣ እንደደረሰም check ማድረግ ይችላሉ። እሱ በቃ ላ- ማከተን ያልሽኛ ስሙ እኔ እ፣ መለሰ ስሙ መለሰ። እሺ መለሰ አዎ መለሰ ነው።
እሺ፣ እሺ ይደውሉ። መልካም ቀን።
አመሰግናለሁ። እሺ መልካም ኦኬ።
እሺ